ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም ነኝ፣ ሰላም ነኝ። ምን ነሽ?
አለን አለን ሰላም ነው።
ሰላም ነኝ። እንደዚህ ምንድን ነው በኤስቲ ቢት እንደዚህ ነገር አለ እንዴ?
ምን ሆነ?
ምን ሆነ? ዲፖስቲ መቶ ብር እስካሁን አላስገባችሁም። ትናንት ማታ ወደ አጋ
እ?
ዲፖስት ዲፖስት
ዲፖዚት ስም ማን ነው? ካለን ነበር ዲፖዚት ሜሴጅን ላኩት ትናንትና።
ትናንት ልከሃል?
አዎ ቴሌግራሙ ፉአድ በርቴሊ
ፉአድ በርቴሌ እ
እስኪ አንዴ hi ብለህ ትልክልኛለህ?
እ
አንዴ hi ብለህ ላክልኝ።
ምን መሰቹ?
hi ብለህ ላክልኝ። አ
እሺ አሁን እልካለሁ።
እሺ ፉአድ